hello hello hello ይቆራረጣል ግን እና ተቀብያለሁ። አሁን የሆነ order እንትን ቆይቶብኝ ነበር። ተ- ተቀብያለሁ አሁን ከምግብ ቤቱ
እሺ፣ ከየት ምግብ ቤት ነበር ብርሃኑ?
ከ pizzeria ነበረ። ከፒዜሪያ ከፒዜሪያ አዎ። ሰዓቱ ደግሞ አሁን ሰጡህ?
አዎ ሰዓት order ሆኛል።
number ህን ንገረኝ።
ዘጠና ዘጠና ሰባት ሀምሳ ሰባት
ሰባት ሀምሳ ሰባት አዎ አድርሶ እሺ፣ እኔ እጠይቅልሃለሁ።
እኮስ አሁን እዛ ስደርስ እንትን ትሄልኛለሽ፣ complete ትሄልኛለሽ።
ምን
የ- የ- የ- የቆረጥብኛል ወይ ወይስ አሁን ምንድን ነው?
እኮ እጠይቅልሃለሁ። on time አይደለም እትለኛለህ አዎ አሁን?
አዎ አዎ አዎ ተመሮ ሰዓቱ ሳይ- እንትን ሳያልፍ ጠይ አድርስላት። እኔ እጠይቅልሃለሁ። እሺ፣ on time ይስተካከላል ወይ ብዬ
እሺ ግን ሰዓቱ ግን እኮ ሊያልቅ ነው። በቃ አሁን ስምንት ደቂቃ ምናምን ነው ያቀረኝ።
ሰላሳ ሰባት ደቂቃ ነው። አሁን ፈለክ ማር ትችላለህ። እኔ ጋር እንዴ?
ሰላሳ ሰባት ደቂቃ ነው። ወደ አዲስ አዲሱ ጊዜ ገበያ ገበያ።
አይደለ?
አዎ አዎ አዎ ስድስት ኪሎ ነኝ ያለሁት አሁን።
እሺ በቃ አድርስላት። እኔ እጠይቅልሃለሁ አባ በቃ እሺ እሺ እሺ እሺ አድርስ።
እሺ